ዘጠና ስድስት ስልሳ ዘጠኝ ዘጠና ስድስት ስልሳ ዘጠኝ ሲሉ check አድርግልኝ።
ስልሳ ስድስት ነው ስልሳ ዘጠኝ ነው ዘጠና ስድስት ስልሳ ዘጠኝ
እኮ ዘጠና ስድስት ቤት እኮ አልገባንም። ለዛ ነው order number ን እየው ስልሳ ዘጠኝ ነው ስልሳ ዘጠኝ ዘጠና ስድስት ስልሳ ዘጠኝ ዘጠና ስልሳ አራት ሰባ አራት ስልሳ ዘጠኝ ስልሳ ዘጠኝ
እሺ ስም ማን ነው?
ሳሙኤል።
ስምን ንገረኝ። ሳሙኤል ሻይላለሁ
ነሲ ሰላም